እዚችም ግቢ ትዝ አለኝ። ከዛ እዚች ችብችብ ግቢ እኮ ከዛ የሚለዋ ከዛ ውረጅ። ይኸውች ፒንኳን ክፈች እና ከዛ ላይ አሎ
ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልን።
ከችብችብ ነበር የምንደውልሎት።
እሺ፣
እሺ እ፣ አንዳንድ ጥያቄዎችን ልጠይቆት ነበረ።
እሺ።
እ፣ ችብችብን እየተጠቀሙ ነው አይደለ?
እም፣ አዎ እሺ እ፣ አጠቃላይ ችብችብ ላይ ያለውት ልምድ እንዴት ነው?
እህ እህ።
ችብችብ ላይ ያለውት ልምድ እንዴት ነው አጠቃቀሙ?
ያው መግዛት ነው
ምን አሉ
መግዛት
okay። እሺ customer service ኣችን እንዴት ያዩታል?
አሪፍ ነው፣ ግን ያው ለመክፈት እንትን ይላል፣ ጊዜ ይወስዳል ምናምን እ፣ ይቆያል በጣም OK app ኡ ነው?
አንዳንዴም ጭራሽ አይገባም። አዎ፣ ስለ app ኡ ነው ይጠቅመኛል።
አይ customer service ኣችንን ነው ያልኩት።
እሱ አሪፍ ነው።
ቆንጆ ነው።
ቆንጆ።
እሺ እ፣ app ኡ ሲጠቀሙ ቀሎታል?
አዎ፣ ከገባ በኋላ ቆንጆ ነው።
እሺ እስካሁን order አድርገው የተቀበሉት product ኦች አሉ አይደለ? እና ም።
በ product ኡ ደስተኛ ኖት ረክተዋል? ቆንጆ ነገር ነው የደረሱት?
አዎ፣ ቆንጆ ነው። ያው ያጋጥማል አንዳንዴ እንትን፣ እሱ እንደ- ችግር አይደለም። እሱ ቆንጆ ነው። totally ቆንጆ ነው። አንዳንዴም ላይመጣ ይችላል።
OK ይግ- ይዘገያል delivery
አይ ይቀራል እንጂ የቀረ አለ?
እም፣ እስከ ጭራሽ ያልተቀበሉት order አለ?
እም።
ለእኛ አላሳወቁንም?
እም፣ ደውለን ነበር እኔ ሳልሆን በሌላ ሰው በኩል እም፣
ምንድን ነው እንደዚህ አይነት service ላይ አዎ።
happen ያደርጋል እንደዚህ አይነት ነገር በሚለው አዎ ግን ለእኛ ካሳወቁን ያው እኛ maybe ቅረ ካለ በንጋታው እንዲመጣ እናደርጋለን።
አዎ በዚህ ስልክ
አዎ ዘጠና አንድ ሰላሳ ሶስት ላይ ደውለው
OK አጭር ቁጥር የቀረ ነው አዎ አለ ዘጠና አንድ ሰላሳ ሶስት እዛ ላይ ደውለው ለእኛ ማሳወቅ ይችላሉ።
ኦኬ እ፣ ለምሳሌ product ኡን ሲቀበሉ ደስተኛ ካልሆኑ እንዲቀየርሎት ማድረግ ይቻላል።
ኦኬ እሺ እ፣ ሌላው platform ኡ ላይ ካዩት ውጪ ሌላ product ብጨምሩ ነገር አለ?
እም፣ አይ ይሄ ራሱ ስልክ ነው ቆንጆ ነው
OK እሺ አጠቃላይ ስለ በ- በጣም አሪፍ ነው በቺፕ አጠቃላይ።
በ delivery ው ደስተኛ ኖት?
አዎ
OK እሺ
አንድ ነገር መቼም ያለ ችግር አይሆንም በሚለው ያ እሺ እና ቆንጆ ወይም ብታስተካክሉ ብለው የሚነግሩንም ነገር ካለ እንደ company እንቀበላለን።
which is good በቃ totally አሪፍ ነው ያው ይሄ ነው እንደዚህ አይነት ነገር ያው እም፣ service ላይ የሚያጋጥም ነገር ነው እሺ እሺ እሺ እና accept ማድረግ እችላለሁ ይሄን እሺ እሺ እናመሰግናለን። መልካም ቀን። እሺ